ሄሎ
አቤት ሰላም ጤና ይስጥልን ቴሌብር
ውስን ነኝ
አቤት ሄሎ
አቤት አቤት አይ ሄሎ
አቤት
ይሰማል ምን ልርዳው
በዚህ መስመር
እሺ
በዚህ አገልግሎት ብር በየቀን እየቆረጠ ስለሆነ ለማስቆረጥ ፈልጌ ነው እሺ ኮከብ ዘጠኝ ሰማንያ አምስት መሰላል በይደውሉ ስድስት ቁጥር ላይ ለማቋረጥ እሚል አለ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ስድስት ቁጥር ላይ ለማቋረጥ እሚል አለ
እ ልማት ማለት ነው ብር የቆረጠ
አቤት ሄሎ
አቤት አቤት ይሰማል ምን ድምፆት ብዙም አይሰማም
አዎ ኔትወርክ ምናምን ችግር ሊኖር ይችላል ግን እሺ ምን አሉ ምን አሉ ብዙ ጊዜ ተሳትፌያለሁ ግን እስካሁን የደረሰኝ
እኮ እንደ እድሎት ነው
እንደ እድል ነው አዎ
በቃ game ኦቹን በተከታታይ መጫወት እድሎትን መሞከር
አመሰግናለሁ ምንም አይደለም
አመሰግናለሁ